ጤና ይስጥልኝ። ልደታ ኮንዶሚኒየም ማሽን ተበላሽቶብን ነበረ።
እሺ BG ID ዎትን ይንገሩኝ።
እ?
BG ID ዎትን ይንገሩኝ። አይሰማም?
አ፣ ማሽኑ ላይ አለ BG ID ዎትን በስልኮት የተላከሎትን እሺ።
መስመር ላይ ያሉ ደንበኛችን እስ- እስካሁን የተላከልኝ ነገር የለም።
አልተላከም። እሺ TIN number ኦትን ይንገሩኝ።
እሺ ሁለት ዜሮ
እሺ
ሰማንያ ሶስት
ሰማንያ ሶስት ሀምሳ ስምንት ሰባ አንድ
ሀምሳ ስምንት ሰባ አንድ አስራ ሶስት ሰባ አንድ አስራ ሶስት እዛ ብርስ
እሺ አንድ መስመር ላይ ጠብቁኝ። መቅደስ ባርና ሬስቶራንት ነው። ድራፍት ማሽኑ ውስጥ ምንድን ነበር የሆነው? ምንድን ነበር የሆነው ድራፍት ማሽኑ ውስጥ?
እንትኑ አያቀዘቅዝም።
ቀዝቅዝ አ በረዶ ይሰራል።
አ- እንትኑ ይሰራል። ሶኬቱ ሲሰካ ይሰራል፣
እሺ ግን የማቀዝቀዝ ጸባይ የለውም። ከዛ ሞተር አካባቢ መሰለኝ ያለው ችግር።
ይንገሩኝ። እርስዎ እ? እ?
ሙሉ ስሞትን ይንገሩኝ።
እሺ፣ አሰፋ
ማን ምን አሉኝ?
አሰፋ አሰፋ አ ማማን እ፣ ማረው
ድምፆት አይሰማም።
አይሰማም?
አዎ አሰፋ ማን እ፣ ማረው ማረው ማረው ማረው አ
በዚሁ ስልክ ልመዝግበው።
አዎ በዚህ ሲጥራ
እሺ እ፣ ለሌላ ጊዜ እንዲሆኑት BG ID ዮትን ልንገሮት ሲያስመዘግቡ ቶሎ እንድናገኘው እሺ አስራ አራት የጻፉት እ፣ እሺ አስራ አራት
አስር ሀያ ሶስት ሀያ ስምንት ሀያ ስምንት እ እ፣ ሁለት ሁለት እ፣ እዚህ እ፣ ደውለው ይህን ኮድ ሲነግሩ ቶሎ እናገኘዋለን ማለት ነው።
እሺ እሺ ቅሬታዎትን መዝግቤልዎታለሁ። ወደሚመለከተው አስተላልፋለሁ። ሌላ የሚረዳዎት ነገር ይኖራል?
ሙሉ ለሙሉ እሺ ስለደወሉ እናመሰግናለን። ከሚሰሙ ድምጽ በኋላ ሀሳብ አስተያየቶን ያስቀምጡልን። መልካም ቀን።